Hello
ወይ ወይ አማረ ይሄ ከየት እንደሆነ አላውቅም ብቻ ስልሳ ሁለት ሰማንያ ሶስት order ነበር ይዛሃል አይደለ?
አ አዎ ከሀምሳ አምስት መቶ ሀያ ብር የተደረገው ማለት customer በዚህ ስልክ ቁጥር ይደውልልኝ ብሎ ስልክ ቁጥር ሰጥቶናል። ልንገርህ ስልኩን በሱ አይ ደውልልኝ።
text አደርግልሃለሁ ብላኛለች። እሷ text አደርገዋለች መሰለኝ።
ማ አደረገችልህ?
አዎ ሌላም ስላላት ሌላ ቦታ እሱንም እኔ ነኝ ያዝኩት። text አደርግልሃለሁ ብላኛለች። አዎ ተደርጓል። ሀያ ሶስት ቤት እሺ፣ በቃ ካደረገችልህ እሺ።
እሺ እሺ አማረ